Hello
ሰላም ነው። እንዴት ዋሉ?
እግዚአብሔር ይመስገን።
አለን እግዚአብሔር ይመስገን።
ቦታ ለማለት ያስፈልገን ነበር። ኮሜዲ እሺ ስም አለ በል ታዳይል ታዳኤል ታ
ስልክ ላይ ያዝ ታዳኤል
ታዳይል ታዳ ስልክ
ዜሮ ዘጠኝ
ዜሮ ዘጠኝ ሰላሳ ዘጠኝ
ሰላሳ ዘጠኝ አስራ ስምንት
አስራ ስምንት ሀምሳ አራት ሰባ
VIP አምስት መቶ መደበኛ ሶስት መቶ ብር ተማሪ ደግሞ ከሆናችሁ ሁለት መቶ ብር ነው። ለስንት ነው ትኬቱ የምትገቡት?
ይዘናል። ትኬቱ አለን።
ትኬት ይዛችኋል?
አዎ ትኬት ይዘናል። አዎ።
ትኬቱ ምን አሉ?
ትኬት ወስደናል። አለን ትኬት
እሺ የት ነው የወሰዱት?
አ፣ በእንትን ሲሰጥ መሰለኝ ለባለባጃጅ ምናምን ተሰጥቶ ምን አሉኝ?
ለባለባጃጅ ተሰጥቶ ነው መሰለኝ።
ለባለባጃጅ ተሰጠው ነው ትኬቱ?
ስጦታ ተሰጥቶ ነው ስጦታ ተሰጥቷል መሰለኝ።
ምን አልከኝ? እርግጠኛ አይደለሁም። እስኪ ንገረኝ ድጋሚ።
ተሰጥቶን ነው እ፣ እሸቱ ሰጥቶን ነው ስጦታ።
ስጦታ
አዎ እየዞረ ከተማ ውስጥ የነበረ እያደለ የነበረ ሰዓት ላይ ሰጥቶን ነው ሽልማቱን።
እሺ ትኬቱ ካለዎት በቃ መምጣት ይችላሉ ማለት ነው። ታዲያ እኔ ጋር
እሺ አይ ቦታውን ስላላወቅ ነው ነው።
ኮንጎ ሜዳ።
እሺ እሺ ሰዓት
እሺ ምን ሰዓት አሉኝ?
ሰዓት ሰዓት
አስራ አንድ ሰዓት ዛሬ ነው።
አዎ
እሺ